ጤና ይስጥልኝ ቻኮ።
ጤና ይስጥልኝ።
አቤት ስለምን እንርዳዎት?
በእናንተ አቤት።
የገንዘብ transfer ቴክኖሎጂ አማካኝ ገንዘብ አስተላልፈን ነበር።
ይቅርታ ድምጾት በጣም እየተቆራረጠ ነው። ቦታ ቀይረው ያዋሩኝ።
ሄሎ፣ አሁንስ አይሰማም? ሄሎ ሄ- ሄሎ፣
አቤት አይሰማም? አይሰማም? አሁን
ይሰማል። ምን እንርዳዎት?
እንትን ከ ከቢት ሁለት ሀምሳ አንድ ብር ትራንስፈር ግን ነበር በእናንተ እንትን
ይቅርታ ወይ መልሰው ይደውሉልኝ። ምንም እየተሰማኝ አይደለም። እሺ፣ በጣም ይቆራረጣል ያሉበት ቦታ